በቃሽን ዓለም በቃሽን አንፈልገውም ጉትጎታሽን ዓለም በቃሽን ዓለም በቃሽን አንፈልገውም ጉትጎታሽን ስጋም ጸጥ በል ስጋም ጸጥ በል የጌታ ኢየሱስ ውለታ አለብን። ስጋም ጸጥ በል ስጋም ጸጥ በል የጌታ ኢየሱስ ውለታ አለብን። ዓለምን በቃሽን ብል ስጋን ጸጥ አሰኝተን አንተን ተከትለናል። ፍቅርህ እጅግ ስቦናል። ኃይልህን ከላይ ኢየሱስ ፈውስህን ከላይ ብርታትህን ከላይ አውርድ በኛ ላይ ኃይልህን ከላይ ፈውስህን ከላይ ብርታትህን ከላይ ከላይ ከላይ አውርድ በኛ ላይ ሰው ዓለምን ሁሉ አትርፎ ነፍሱን ግን ቢያጎድል ሰንፎ ምን ይጠቅመዋል? ምን ይበጀዋል? የሚለው ቃል አሸንፎናል። በክንፍ ጥላ መኖርን መረጥ ከምንም ይልቅ አንተን አብልጠን ሰው ዓለምን ሁሉ አትርፎ ነፍሱን ግን ቢያጎድል ሰንፎ ምን ይጠቅመዋል? ምን ይበጀዋል? የሚለው ቃል አሸንፎናል። በክንፍ ጥላ መኖርን መረጥ ከምንም ይልቅ አንተን አብልጠን ዓለምን በቃሽን ስጋንም ጸጥ አሰኝተን አንተን ተጠግተናል። ፍቅርህ እጅግ ስቦናል። ኃይልህን ከላይ ኢየሱስ ፈውስህን ከላይ ብርታትህን ከላይ አውርድ በእኛ ላይ ኃይልህን ከላይ ፈውስህን ከላይ ብርታትህን ከላይ ከላይ ከላይ አውርድ በእኛ ላይ ልብም ጨክኗል አቤቱ ልብ በገናም ቢልታም ሊሰባስብ እንዘምራለን በአንተ መንገድ የጨካኝ ዜማ እስከሚዋረድ እንቀጥላለን ሳናቋርጥ ጠላት በክብር እስኪረጋገጥ ልብም ጨክኗል አቤቱ ልብ በገናም ቢልታም ሊሰባሰብ እንዘምራለን በአንተ መንገድ የጨካኝ ዜማ እስከሚዋረድ እንቀጥላለን ሳናቋርጥ ጠላት በክብር እስኪረጋገጥ የኔ ምስጋናት የተለየ እግዚአብሔር